ጤና ይስጥልኝ ደብት አምቡላንስ
አምቡላንስ አገልግሎት አለ?
አዎ አለ።
ከጳውሎስ ጽጌረዳ ፈልጌ ነው።
ከጳውሎስ ወዴት መሄድ ፈልገው?
ጽጌ- ጽጌረዳ
ጽጌሬዳ communicate አድርገዋል።
አዎ፣
ለምንድን ነበር የሚሄዱት?
dia- dialysis
okay ኦክሲጅን ይጠቀማሉ?
ኦክሲጂን አምስት ትጠቀማል።
አምስት ሊትር። እሺ የታካሚ ስም ያሳውቁኝ።
ነጂባ ተማም
እሺ ስልኮትን ስጡኝ። ዜሮ ዘጠኝ ይሄኛው ነው ራሱ አስር የመስመር ስልክ ስለሆነ ያሳየ።
ዘጠ- እሺ ዘጠኝ አስር እሺ ስልሳ ሁለት እሺ አርባ አራት ሰላሳ ሁለት እሺ እሺ ነጂባ ተማም
እሺ አንድ ጊዜ መልሼ ላሳውቆት።
እሺ